ጤና ይስጥልኝ። hello ቪዛ ሚልኪ ነኝ። በ community ጉዞ መረጃ ልስጠው።
አዎ ሰላም ሰላም።
ጤና ይስጥልኝ። እንትን ፈልጌ ነበረ እ ወደ ውጪ እንትን ለመሄድ ማለት ነው እሺ
እና ማለት ዱባይ ለወንድ ማለት ለሴት ለእኔ አይደለም ለወንድ እሺ፣ ይቻላል ነው። ስራ የስራ እድሎች አሉ። በስራ ከሆነ በስራ ነው።
አዎ በስራ ለስራ አዎ እሺ። ስራዎችን መጀመሪያ ማግኘት ስለሚኖርበት እ ስራዎችን የሚያገኝበትን website ሰተኖት በእሱ ላይ ስራዎችን apply አድርጎ ስራዎችን እ ሲያገኝ መሄድ ይችላል።
እንጂ እናንተ ከ አ- እንትን አታገናኙም?
አሀ አሁን ለጊዜው ማገናኘት አልጀመርንም። መረጃ ብቻ ነው የምንሰጠው።
okay። አይ እኔ የፈለግኩት ምን መሰለሽ እ ማለት እስካሁን እንትን አላልኩም፣ ጠይቄያለሁ ሌላ ቦታ እሺ ግን እንደዚህ አሁን በሳንቲም ምናምን ሲኬድ እ ያጭበረብራሉ ምናምን ብለው ስለሰማሁት አሀ ይሄ ማስታወቂያዎቼ ነው
እሺ። አይ እኛ መረጃ ነው የምንሰጠው እና መረጃውን የሚፈልጉ ከሆነ እርስዎ ምንም አይነት ወጪ ሳያወጡ ለኤጀንሲ ምን- ለተለያየ ነገር ወጪ ሳያወጡ እ የራስዎ መንገድ መሄድ እንዲችሉ እንረዳዎታለን።
እሺ አሁን ምን እንደማደርግ የምችለው online website አላቸው። ስራ የሚገኝበት website አለ። እሱን website እኛ እንሰጡትና በእነሱ website ኦች ገብተው ስራዎችን ይፈልጋሉ። ለእርሱ የሚስማማውን ስራ ማለት ነው።
እሺ ከዛ እና ትልኪልኛለሽ?
ስራውን ላንብብሎት ይጽፋሉ።
እሺ አሁን አል- እሺ ቁጭ ስል እስክሪብቶ ሲይዝ ደውልልሽ።
ይችላሉ። ችግር የለውም። እሺ፣ እሺ አመሰግናለሁ ማረግ መልካም